ሄሎ
Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ?
ብር ቆርጦብኝ ነው። ለምን? ቆይ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ነኩ ይቋረጣል።
እሺ፣ ከአሁን በፊት ግን stop ብዬ ልኬ ነበረ፣ አላቆምም። ዛሬም ስሞላ እንደዚሁ ቆረጠ።
እስቲ እንደዚህ አድርገው ኮ- ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል እ ስድስት ቁጥር ካገኘክ እ አልተቋረጠም ማለት ነው። ስድስት ቁጥር ከ- ከ- ከሌለ ግን ተቋርጧል ማለት ነው።
ብር ቆርጦብኛል። አሁን ስንት ብር ነው የምቆርጡት?
ዕለታዊ ሁለት ብር ነው። እስቲ እንትንህን ንገረኝ፣ ስልክ ቁጥርህን ንገረኝና እኔ ላድርግልህ።
አስራ ስድስት ብር ነበረኝ፣ ስምንት ብር ነው ያለኝ። ስንት ወደ አይ የ- የእኛ ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ነው። ከዛ ትኬት ነው የሚገባልህ። ትኬት ማለት ደግሞ የእድል ጨዋታ መጫወቻ ማለት ነው። እድል የምትሞክርበት
አ፣ ሁለት ቲኬት ገብቷል ይላል። ግን እ፣ እኮ ትኬቱ ደግሞ የእድል ጨዋታ መጠቀሚያ ማለት ነው።
እም፣ እሺ፣ ያው ዞሮ እ፣ እንደዛ ከሆነ ያው ሁለት ብር ሳይሆን ስምንት ብር ነው የተቆረጠብኝ።
አይ ስምንት ብር አይቆርጥም የኛ።
እም፣ እስኪ እሺ፣ አየዋለሁኝ።
እሺ የስ